hello hello፣ ጤና ይስጥልኝ በእንግዲህ አብ- አብሮ ይስጥልን። የ YouTube ትምህርት ለመማር በኦንላይን ነው በአካል እሱን information ማግኘት ነበር የፈለግኩት።
okay። በ online በኦንላይን ነሽ? ምን ያህል ጊዜ ነው? ምን ያህል ተ- ተ- እንትን ነው paid ያደርጋል ና የሚለው?
ሶስት ወር ነው።
እሺ እ፣ ሶስት ወር አ ተከታታይ። እሺ በስንት ቀን ና እሱን አጠ- አጠቃላይ ያለው ብቻ information ንገረኝ።
በሳምንት ሶስት ቀን ነው።
በሳምንት ሶስቴ።
አ እሺ በሳምንት ሶስቴ ነው ከአስራ ሁለት ሰዓት እስከ አንድ ሰዓት ተኩል።
ማታ ከስልሳ እስከ አንድ ሰዓት ድረስ። እሺ አ አ፣ እሺ እ፣ ምን ያህል ነው ክፍያ ክፍያው?
እ፣ ክፍያው በአንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሀያ credit hour ነው ያለነ okay አስራ አምስት ሺህ ብር ነው። ግን እስከ መጋቢት አስራ ስድስት ከተመዘገቡ አስራ okay ሁለት ሺህ አምስት መቶ ብር እናደርጋለን።
okay። እሺ እሺ እሺ እሺ፣ አመሰግናለሁ።
እሺ፣ ስለ ደወሉ እናመሰግናለን። እሺ፣ መልካም ቀን።
ቻውስ